ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ? ሄሎ ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ? ሄሎ ድምፅህ አይሰማም እባክህ ትንሽ ከፍ ትበልልኝ? ሄሎ ሄሎ ሄሎ ድምፅህ አይሰማም እባክህ ትንሽ ከፍ ታደርግልኝ? ሄሎ ሄሎ እ ተድላ አምቡላንስ እባክዎ ምን ልርዳዎ? እ ድምፅህ አይሰማም ወንድም ሄሎ